ጤና ይስጥልን በኢትዮጵያ የምትኖረው?
አዎ ይስጥልን ሰላም አደራችሁ።
ሰላም እንዴት አደርክ?
አንድ ወንድ ሽንት ማስተዛዘኛ አንድ ክለብ ነበር የወደኩና እስቲ ንገረኝ ከፓሽር ኮድ
ማለት የትኛውን ኮድ?
ፓሽር ኮድ መጨረሻ ላይ ያለች
አስራ አንድ ሰባት ሰባ ሶስት አስራ አንድ
ሰባት ሰባ ሶስት እንትን ነው አለ ይሄ ማ-
ሄሎ አንድ ጊዜ ጠብቅኝ እስኪ እሺ አስራ አንድ ሀያ ስሚ እሺ።
ሀያ ሰላሳ ስምንት ዜሮ ስምንት ለምን እሷ ለምን ነገር ሰምተኛል አዎ አዎ እንትን ነው እሺ በሁለት ጨዋታ ነው የወደቀብህ በሁለት ጨዋታ ሲሆን ደግሞ refund የለውም
አስራ አንድ ሀያ ሰላሳ ስምንት ዜሮ ዘጠኝ አልኩሽ ዜሮ ስምንት ነው ዜሮ ዘጠኝ ዜሮ ዘጠኝ ነው አዎ
ይሄ እኮ win ትኬት ነው ምን ምን ይሄ የተበላ ትኬት ነው
ማለት ስንት ብር ነው ብሩ ንገረኝ አስራ አምስት ሺህ አስር ብር ወላ በይ ቻው ቻው ቻው